Then este link îl suportă nou acum lor
ቢቲንግ ውክልና ለመጠየቅ ነበረ።
እሺ፣ የት አካባቢ ነው?
ሐዋሳ
አዋሳ።
አዎ።
አንዴ ቆይ ጠብቅ።
እሺ
አዋሳ የት ነው ስፔሲፊክ ቦታው?
እም፣ ዜሮ አንድ ሜሪጅ የሚባል area ላይ
እሺ፣ ስልኮትን ይነግሩኛል? ነው አዎ፣ ይሄ ነው።
ይሄ ነው?
አዎ እሺ እሺ እንደውልሎታለን። ከዚህ ለማንኛውም ደውል።
መስፈርቱን ትነግረኛል? መስፈርት ማር ማሟላት ያለብኝ ነገር እሺ ከ marketing ክፍል ስለሆነ የሚደውሉሎት እነሱ ሁሉም ነገር ያስረዱታል።
okay። እሺ እሺ መልካም ቀን።